የፍቅር አስታዋሽ የሕይወት የገንዴ ላይ ፈዋሽ እገልጻለሁ ፍቅሬን በሷ ቋንቋ የመንፈሴ ምግብ ነች ሙዚቃ ለመንፈስ የደስታን የምትሰጠኝ እንዳው ድነቃ የምትረዳኝ የምትለግሰኝ ነች ሁሌ ደስታ ለሕይወቴ መርካት ሆናለኝታ በሕይወቴ ሁሉ ደስታን መጋቤ ልለያት የማልችል ጠቃሚ አለኝታ ዘወትር አጣፋጭ ቅመም ኑሮይ ሙዚቃ ነች ሙዚቃ ነች ሙዚቃ ነች ቅርብ ጓደኛዬ በመንፈስ የደስታን የምሰጠኝ እንዳው ልነቃ የምትረዳኝ የምትለግሰኝ ነች ሁሌ ደስታ ለሕይወቴ በርካት ሆናለኝታ በስጨት ያልኩ እንደሆነ ሳላስበው ሙዚቃን ስሰማ እዝናናለሁ ሙዚቃ ለማንም ሳትሰለች ለሰው ጥግ ስሜት ቅርብ ነች ስሜቷን በማወቅ ጨቅላ ሕፃን ሳለሁ ስሰማ ሙዚቃን እንቀሳቀሳለሁ ከሁሉም ተግባቢ ከሁሉም ጣፋጭ ሙዚቃ ነች ሙዚቃ ነች ሙዚቃ ነች የደስታ ምንጭ ከፍ ያልኩ እንደሆነ ሳላስበው ሙዚቃን ስሰማ እዝናናለሁ። ሙዚቃ ለማንም ሳትሰለች ለሰው ጥንቅ ስሜት ቅርብ ነች። የደስታ የፍቅር አስታዋሽ የሕይወት የገንቢ ነች ፈዋሽ ይገልጻለሁ ፍቅሬን በሷ ቋንቋ የመጥበቴ ምግብ ነች ሙዚቃ እያዝናናኝ ትምህርት ሁሉን አስተማሪ ሁሉንም አስደሳች ሁሉንም መካሪ ከኔ የማትለይ ቅርብ ጓደኛዬ ሙዚቃ ነች ሙዚቃ ነች ሙዚቃ ነች ደስታን መጋቢ የመንፈስ የደስታን የምትሰጠኝ እንዳው ልነቃ የምትረዳኝ የምትለግሰኝ ነች ሁሌ ደስታ ለሕይወቴ መርካት ሆናለኝታ በስጨት ያልኩ እንደሆነ ሳላስበው ሙዚቃን ስሰማ እዝናናለሁ ሙዚቃ ለማንም ሳትሰለች ለሰው ጥግ ስሜት ቅርብ ነች በሕይወቴ ሁሉ ደስታን መጋቤ ልለያት የማልችል ጠቃሚ አለኝታዬ ዘወትር አጣፋጭ ቅመም የኑሮዬ ሙዚቃ ነች ሙዚቃ ነች ሙዚቃ ነች ቅርብ ጓደኛዬ ሙዚቃ ነች ሙዚቃ ነች ሙዚቃ ነች ቅርብ ጓደኛዬ ሙዚቃ ነች ሙዚቃ ነች ሙዚቃ ነች ቅርብ ጓደኛዬ